hello,
Hello?
hello,
አቤት
እ ሰላም ጤና ይስጥልኝ
ኑሮ ይስጥልኝ።
እ በዚህ ስልክ ተደውሎ ነበር
መቼ?
አሁን
አራ ምን ሁላ ስምንት ነው ሁለቱ
እ
አራ
እሺ አመሰግናለሁ። እሺ
እሺ እሺ